Hello ሰላም ነሽ?
ሰላም ይመስገን።
Okay ያለውን ያለውን complain ትላንት አቅርቤ ነበር።
እሺ ምን ነበር የተፈጠረው?
ያ transaction ኑ በቻፓ በኩል የተፈጠረውን ችግር Deposit ነው
Sorry Deposit ነው
አዎ ትንሽ ጠብቅ ምናምን ብለሽኝ ነበር።
እኔ አልነበርኩም ትላንትና፣ ግን check አደርግልሃለሁ። ችግር የለውም። message ኡን ቴሌግራም ላይ ልከኸዋል?
ልክ ያለው ሶስት ሺህ ነበር አንዳንድ ሺህ ሶስቴ ነበር ያው እንትን ያደረኩት። አሁን የገባልኝ ደግሞ አንድ ሺህ ብር ብቻ ነው።
አንዳንድ ሺ ሶስት ጊዜ ነበር የላከው።
አዎ የቴሌግራም ስምህን ንገረኝ።
Sorry የቴሌግራም ስምህን ንገረኝ፣ message ኡን የላክበት
ቴሌግራም ስሜን ስልክ ቁጥር ልስጥሽ?
ንን ነው አይ ስም message የላክበት የለም። Text message ኡን የላክበት ልክ ያለው ትላንት ነበር የላኩት።
ከዋው እሱን የላክበት የቴሌግራም ያንተን ስም ንገረኝ search አድርጌ እንዳገኘውና የቀረውን ደግሞ እንዲገባልህ ለማድረግ ማለት ነው።
Okay ስም A ብቻ ነው። ይሰማል?
አዎ።
ኤ ኤ ብቻ ላገኘው አልቻልኩም። እሺ ግባና ቴሌግራም ላይ Hi በለኝ ከላይ አገኘዋለሁ ማለት ነው። ከዛ ለቻፓ አሳውቅልሃለሁ።
ይቆያለው ነው።
አይቆይም፣ ለእነሱ አሳውቅልሃለሁ። እነሱ confirm እንዳደረጉልህ ይገባልሃል ወደ BestBet።
በጣም እየተፈጠረ ያለው system በጣም ይደብራል። አ?
እም? አንዳንድ ጊዜ system fail System ስለሚያደርግ ነው። ሁል ጊዜ ነው ማለት?
Perfect ሊሆን አይችልም። እስከ ዛሬ እንደዚህ አይነት ነገር አያጋጥምህም አይደል? ከስንት አንዴ ግን system failure ሊኖር ይችላል።
እሱማ ያስተካክላል።
ይችላል። ምን- ምንም ላይ ያው ይፈጠራል፣ ግን ያው በተቻላችሁ መጠን ፈጥናችሁ fix ማድረግ አለባችሁ። አላ ያው የሞከርን ነው ከኛ side ሳይሆን ከቻፓ side ነው።
እኮ አሁን ከትላንት ከትላንት ወደ- ከትላንት ጀምሮ complain ን አቅርቤ fix ይደረጋል አሉኝ። አሁን የተመለሰው አንድ ሺህ ብር ብቻ ነው። ብቻ አይተሽ fix አድርግልኝ። አሁን የፈጠነ ማለት Hi ነው።
በለኝ ችግር የለውም። message ኡን ላገኘው አሳውቅልሃለሁ።
እሺ።